ሰላም
ሰላም ጤና ይስጥልኝ።
ያው ሰላም ነው እናት እግዚአብሔር ይመስገን። ቦንክ ነው የወጌሻ አራት ዙር ማለት ነው መዝገቢያ ፕሮግራም
አ እንትኑን አሁን እኛ ያለነው ድሬዳዋ ነው እናት። እንዴት እሺ።
ነው ትምህርቱን ማግኘት የሚቻለው?
ኦንላይን መማር ይችላሉ።
okay online ም አላችሁ?
ስሞ- ስሞትን ማን ልበል ሙስጠፋ ሙስጠፋ
ሙስጠፋ
ሙስጠፋ ሁሴን እባላለሁ።
እሺ፣ ስልክ ቁጥር ዜሮ ዘጠኝ ሀያ እሺ፣ ሀያ ስምንት
እሺ፣ ስልሳ ሁለት ስልሳ አንድ ስልሳ ሁለት ስልሳ አንድ አ ኦኬ። ከድሬዳዋ ነው አይደል?
ድሬዳዋ ነው።
ኦኬ። እሺ፣ ማስታወቂያው ምን ላይ ነው ያዩት?
አ እኔ ቲክቶክ ከአሁን በፊትም ያው እከታተላለሁ ያሽ- የእናንተን ፕሮግራም ያው የልጆቹንም እንትን በደንብ መከታተል okay፣ አ፣ እሺ፣ ኦንላይንም ይቻላል ተብሎ ነበር። አሁን ደግሞ በቲክቶክ ነው።
እሺ። ኦንላይን መማር ይችላሉ። እ፣ ትምህርቱ የሚቆየው ለሶስት ወር ነው።
ኦኬ
እ፣ በሳምንት ሶስት ቀን ነው። ሁለት ቀኑን link ይላክሎትና ሊንኩን በሀያ አራት ሰዓት በፈለጉት ሰዓት ቪዲዮውን በማየት ይማራሉ። አንድ ቀን ደግሞ ቀጥታ ከኮሜዲያን እሸቱ ጋር Google meeting ይኖሮታል ማለት ነው።
okay ጠቅላላ ትምህርቱ ሀያ credit hour ነው። አንዱን credit hour ሰባት መቶ ሀምሳ ብር ነው። ይሄ ማለት አስራ አምስት ሺህ ማለት ነው። ግን ከየካቲት ሀያ አምስት በፊት እ፣ ክፍያ የሚፈጽሙ ከሆነ ሰላሳ አምስት ሰላሳ አራት percent discount አለ። ይሄ ማለት አስር ሺህ ብር ብቻ ነው ለሶስት ወር ኮርሱ።
okay ከየካቲት ሀያ አምስት አሁን ዛሬ ቀን ስንት ነው?
ምን አሉ?
አ ዛሬ ስንት ነው ቀኑ? እማ አይ፣ የካቲት ሀያ ሀያ ሶስት ሀያ ሶስት አ አዎ።
አካ ሙሉውን ክፍያ በአንዴ ነው የሚከፈለው ወይስ አዎ
ሙሉ ክፍያው ማለት ነው?
አዎ የ- የመጨረሻ ዙር ነው አይደል? ይሄ አዎ
በቃ እሺ እኮ account ምናምን መሰለኝ በዚህ ትልኪልኛለሽ ብዬሽ።
account ላክሎት።
አዎ በ text አድርጊልኝና እሺ ዜሮ ዘጠኝ ሀያ ሀያ ስምንት ስልሳ ሁለት ስልሳ አንድ አይደል?
ስልሳ አንድ አለ።
አዎ አሁን ልክሎታለን።
እሺ
እሺ አ- እንትኑ ግን ኦንላይኑ በሰዓት timing time ኡን ትነግሪኛለሽ? ከስራ ጋር እንዳይጋጭብኝ።
link ኡ እንደላክንሎት በፈለጉት ሰዓት እ፣ ማየት ይችላሉ በሀያ አራት ሰዓት ውስጥ።
ኦኬ እሺ
እሺ አሸማ